Hello.
Wayaba. Kaila.
በል እርዳ፣ በል እርዳ፣ በል እርዳ።
ፈጣሪ እርዳ። እንደዚህ እንዳትከኝ እናንተን ይህ ዝሮ ለማድረግ ፈልጌ እንትኑን አባት እንትን ቢለኝ ግን አካውንቴ ላይ ብር አለ።
ኦኬ፣ ስንት ብር ነው? እምቢ ብሎ ነው ማለት እንዴት?
ዊዝድሮ ሞከረ?
ስለው አ፣ ሳውሳው ከአንድ ሶስት አራቴ ብር የለውም ቢለኝ ግን አንድ አካውንት ላይ ግን ብር አለ እንዳለው okay።
ያሳየኝ።
check አድርገዋል። non withdrawable ላይ አለመሆኑን አሃ።
non withdrawable እና withdrawable ብሎ ነው የሚያስቀምጥልህ ብርህን።
በ- ለምንድን ነን ማስፈልግ non የሚሆነው ማውጣት ማችለው ማለት ነው። ማውጣት ማችልበት መጫወት አለብህ ይላል። deposit እንዳደረግ ተጫወተበት ነው የሚወጣ። access ማድረግ የምችለው ገብቷል። እንደዛ ሲሆን non withdrawable ላይ ይቀመጥልሃል። ትንሽ ስትጫወትበት ደግሞ ይለቅልህና withdrawable ላይ ይቀመጥልሃል ማለት ነው።
አዎ እንደዚህ ማለት ነው። እሺ አባ እንደዛ ነው። እሺ check አድርገው መጀመሪያ።
እሺ እሺ አባ